Hello አውላላ
እንደምን ዋልሽ? Hello hello አቤት አቤት እሺ ጤና ይስጥልን መርሐባ ትራንስ አብሮ ይስጥልን። እንትን ጠዋት መርሐባ ቅድም ደውዬ ነበረ። ምናልባት አንቺ ከሆንሽ አረ እሺ ቁጥር ነው የጠየቀኝ ያው መርሐባ ስልክ ከድሬዳዋ ወደ ጅጅጋ ለመሄድ እሺ ዜሮ ዘጠኝ የሚኒባስ ቲኬት መቁረጥ ፈልጌ ነበር።
እሺ ወንድሜ ታገኛለህ ቁጥራቸውን ልንገርክ ዜሮ ዘጠኝ እሺ እሺ ቆይ እሺ እሺ ዜሮ ዘጠኝ ጻፉ ጻፉ ዜሮ ዘጠኝ አስራ አምስት እሺ፣ ሰባ አራት እ አስራ አምስት ሰባ አራት አስራ አምስት ሰባ አራት ሰላሳ ሀያ ሰባት ሰላሳ ሀያ ሰባት አዎ አይ ይኸውና፣ እሺ አመሰግናለሁ እ እኛም እናመሰግናለን።
መርሐባ፣ መርሐባ። እሺ እሺ እና እሺ እሺ